ሄሎ
ሄሎ አቤት፣ ጤና ይስጥልኝ።
አብሮ ይስጥልን።
ከ Flintstone Homes ነበር የደወልኩሎት።
እሺ፣
እ፣ ባለፈው ቀጠሮ ይዘን አልተመቾትም መሰለኝ።
አልተመቸውም። ሞቶ ነው ባለቤቴ ነው እረስቶት ሂዶ ነው።
አሀ አሀ፣ ስልክ ሰው ሄደው ነው።
አዎ ባለቤቴ ነው ወጥቷል። እንግዲህ ልጆች ሊያደርስ በዛው እንደሄደ አልተመለሰም። በዛው ስራ ገብቶ ነው።
ኦኬ፣ እሺ፣ እሺ፣ እንትን ካለ እነግራለሁ ከመጣ።
እሺ፣ እሺ።
እሺ፣ እሺ።